ደጅ ጠናሁሽ ብዙ ጠናሁ ብዙ አልሂድ ካልሆነ ወደኝ ካልሆነልህ ወይጢኝ ውደጅኝ ዛሬ ሲለይልኝ ከወጪ ወራጁ ከሚመላለሰው ትዝታሽ ብቻ ነው ሆዴን ያላወሰው ትዝታና ናፍቆት ምን ሊያደርግልኝ ነው? አንቺን እንጂ ፍቅሬ ይህ ሁሉ ምኔ ነው? አንቺን እንጂ ፍቅሬ ይህ ሁሉ ምኔ ነው? እያወቅሽው በሕይወቴ አንድ አንቺን ማለቴ እያወቅሽው በሕይወቴ አንድ አንቺን ማለቴ ምነው ባንቺ መባከኔ ረግኔ ረግኔ ረግኔ ረግኔ ረግኔ ደይ ጠናሁሽ ብዙ ጠናሁ ብዙ አልሂድ ካልሆነልኝ ካልሆነልኝ ወይጤ ውደጅኝ ዛሬ ሲለይልኝ ከእሳት ዳር መቀመጥ አሁን ምን ያደርጋል? ከሚወዱት ጋራ በረዶም ይሞቃል። ትዝታ ናውባ የተነሳለታ ምን ቢደራርቦት አይሞቅም መኝታ ምን ቢደራርቡት አይሞቅም መኝታ እያወቅሽው በሕይወቴ አንድ አንቺ ማለቴ እያወቅሽው በሕይወቴ አንድ አንቺ ማለቴ ምነው ባንቺ መባከኔ ረግኔ ረግኔ ረግኔ ረግኔ ረግኔ ረግኔ ረግኔ ወልጭኝ ውደጂ ዛሬ ሲለይልኝ ሰው ሰውን አፍቅሮ ከእጁ ያጣው ምናለ ከዚህ ውጭ የከፋ ፈተና አንቺን ና ገንዘብ ከደጅ አሳድሮ ማናይኑን ይከድናል ከመኝታ ቀብሮ ማናይኑን ይከድናል ከመኝታ ቀብሮ እያወቅሽው በሕይወቴ አንዳንቺ ማለቴ እያወቅሽው በሕይወቴ አንዳንቺ ማለቴ ምነው ባንቺ መባከኔ አረግኔ አረግኔ አረግኔ አረግኔ አረግኔ ደይ ጠናሁሽ ብዙ ጠናሁ ብዙ አልሂ ካልሆነልኝ ካልሆነልኝ ወይኝ ውደጂ ዛሬ ሲለይልኝ ሰው ትዝ ያለ ውለታ ሰው ትን ያለ ውለታ ምን ማስታገሻለው ቀርቦ ከገበታ አንቺንና ውሃ ከጎን ካላኖሩ ብዙ ነው መዘዙ፣ ብዙ ነው ችግሩ፣ ብዙ ነው መዘዙ፣ ብዙ ነው ችግሩ። እያወቅሽው በሕይወቴ አንዳንቺ ማለቴ እያወቅሽው በሕይወቴ አንዳንቺ ማለቴ ምናው ባንቺ መባከኔ ረግኔ ረግኔ ረግኔ ረግኔ ረግኔ